ጤና ይስጥልኝ ስፖርት ነው ባኮ የምንወደው።
withdraw ማድረግ እፈልግ ገንዘብ
እሺ
እና ቴሌብር ያለው ምርጫ ውስጥ
እሺ አሁን በምነግሮት መሰረት ማድረግ ይችላሉ።
እሺ
ተጨማ wallet ውስጥ ይገቡና branch እ ላይ ይላል አይደለ? withdraw ላይ
አዎ እስከ አምስት ሺህ ብር ነው ማውጣት የሚችሉት።
እሺ ያስገቡን የገንዘብ መጠኑን withdraw ይበሉት
transfer ውስጥ ነው እ transfer ውስጥ ውስጥ ገና
wallet የሚለው ውስጥ ገብተው ነው እንጂ እሺ ከዛ
ከዛ withdrawal code ያመጣልዎታል። እሱን አዎ screenshot አድርገው በቴሌግራም ይልካሉ።
okay እሺ
ወደዚህ ወደ ቴሌብር እንዲገባልዎት ነው የሚፈልጉት?
አዎ ከዛ ሙሉ ስሞትንና ስልክዎትንም ይላኩልን ቴሌግራም ላይ።
እሺ እሺ የቴሌግራም ቁጥር የያዙ እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ ታንኪው